ጤና ይስጥልን።
hello ጤና ይስጥልን።
ሰላም ይመስል ዳግረን trading PLC ነው።
አዎ ከአሪፍ ፔ ነበር የምደውልሎት። አሪፍ POS ማሽን
አቤት ከአሪፍ ፔ ነበር የምደውልሎት። አሪፍ POS ማሽን እሺ POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር ደንበኛሽ።
እ check አድርጌ ልደውል በዚህ ስልክ እሺ ሲደውሉልን ዘጠና ሶስት ማን ዘጠና አምስት ላይ ይደውሉልን ደንበኛሽ።
ስንት ስንት ላይ ዘጠና ሶስት ዘጠና አምስት ላይ
እሺ እሺ ደንበኛችን አመሰግናለን። መልካም ቀን ይሉት።